Hello agent ለመሆን ፈልገን ነበር። ሰላም ዋልሽ እናት?
እግዚአብሔር ይመስገን። የት አካባቢ ነው?
ትግራይ ሀውዜን። Hello
አለው።
እሺ፣ ሀውዜን ትግራይ።
እሺ እሺ፣ ስልኮትን ይንገሩኝ።
ዜሮ ዘጠኝ ሰላሳ አራት ሰላሳ አራት አርባ ስድስት አርባ ስድስት ሀምሳ ሰባት ሰማንያ ሰባት ሃምሳ ሰባት ሰማንያ ሰባት እሺ፣ እንደውልሎታለን። ይጠብቀው
እሺ፣ አሁን ትደውይልኛለሽ ወይስ አይደለም። ከ marketing ክፍል ይደወልሎትና ስላለው ነገር ይነግሮታል።
እሺ፣ እሺ እናት